ጤና ይስጥልኝ። ስፖርት እባክዎ ምን ልርዳዎት?
እንትን ብር withdraw አድርጌ እንትን ብሎኛል። አልማ አልሰጠኝም ነበር ሁለት ሺህ ብር ቴሌግራም ላይ ላክልኝ ብር ልኬላት ነበር፣ መቼ ግን አልተመለሰም። ሶስት ቀን ሁለት ቀን ምናምን ሆኖታል። ቴሌግራም ላይ ከላኩት ስልኮትን ንገር።
ሀያ ስምንት እሺ፣ ሰባ ሶስት
በዚህ ነው ቴሌግራም፣ በዚህ ነው የሚጠቀሙት። ዳጊ ነው ዳጊ ነው የሚለው እሺ በድጋሚ ያስተላልፈናል። እዛው ሲስተካከል ቴሌግራም ላይ ስለምናሳውቆት በትክክል ይጠብቁን።